ሄሎ ጤና ይስጥልኝ ሄሎ ሄሎ ሄሎ ጤና ይስጥልኝ የምልታዘዝ ቴሌቪ
ሄሎ
አቤት ጤና ይስጥልኝ የምልታዘዝ ቴሌቪ ጤና ይስጥልኝ የምልታዘዝ ቴሌቪ
አይ ባከጅሩ ይደኔ
ምን አለች ይቅርታ
ባከጅሩ ይደሰሙ
ሜሴሳ ቴሌቪ ጌም ነው የጥያቄና መልስና የእድል ጨዋታ ነው ያለው
ኦሮምኛ አልመጣ እንዴ
ምን አለች